ወይ
Hello ወይ ወይ አገኘኸው?
ወይ አ አ የአንቺ ስልክ ነው ይሄኛው?
ይሄ ቢሮ ስልክ ነው።
ሌላ አንዳንድ ወደ driver መደወል ጀመረ እንዴ?
አዎ አልኩ እንደውላለን።
ዲጂታል ሆናችኋላ።
አዎ።
እሺ አግኝቻታለሁ። ለማንኛውም እ፣ በቃ እሺ፣ እሺ፣ ያመጣል።
ደህና ደሪ ሰላም ይሁን።
ደህና ደር። እሺ አባ